ካሌጅ ዳጋው ነኝ።
ጤና ይስጥልን ጉዳይ የደወሉት ምንድርደው?
ሄሎ
ጤና ይስጥልን ጉዳይ የደወሉት ምንድርደው?
እ ስራ ፈልጌ ነበረ።
አ፣ ቁጥር ለመያዝ ይመችዎታል? ልንገሮት የሚደውሉበት።
እሺ በ- በማንኛውም ማንኛውም ስራ ነው?
አዎ፣ የቢሮ ስልክ ነው የሚሰጡት። እርሱ እሺ።
ምን አይነት ስራዎችን እንደሚሰሩ ይናገራሉ። ም- እንዴት ሂደቱ እንዴት እንደሚሆን ትነግሮታለች።
እሺ
ለመያዝ ይመችዎታል? አሁን ልንገሮት።
አ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሰባ ዜሮ አንድ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት አምጭ አ።
ዜሮ ዘጠኝ ሰባ ሰባ ዜሮ አንድ ዜሮ አንድ አርባ አራት አርባ አራት ሰላሳ አራት ሰላሳ አራት አዎ፣ አዎ፣ እዛ ነው።
አመሰግናለች።